ሰው የለብህም?
አስቴ ደነኝ እባክዎ ምን ልርዳው? ጤና ይስጥልኝ።
ፖሊስ ዛሬ ወደ ከቴሌ ብር ወደ ኪክ ብር አየር ላይ ቀራብኝ አምሳ ብር።
እሺ ደንበኛችን ደውሎ አስመዝግበው ነበር እኛ ጋር።
አይ በቴሌግራም ልክላቸዋለሁ። አሁን የደወል እሺ ስሞቱም አለ በል
ምንጨስሎት ምልጌታ
በዚህ ስልክ ቁጥር ነው ቴሌብር የሚጠቀሙት ደንበኛችን።
አዎ
እሺ ስንት ብር ነው ያስተላለፉት?
አምሳ ብር
ሀምሳ ብር ከምን ወደ ምንድን ነው ያስተላለፉት ደንበኛችን?
ከቴሌ ብር ወደ ኪክ ብር
ዲፖዚት
deposit ነው።
እሺ ደንበኛችን እ ልከውልናል ቴሌግራም ላይ screenshot አዎ አዎ ማን በሚል ስም ነው የላኩልን?
A A A M G ምናምን
ምናምን ደንበኛችን
A M G ምናምን የሚል ድምፆቱን
A M M G ምናምን
እሺ ABMG አዎ
እሺ መቼ ነበር ደንበኛችን?
ዛሬ ነው።
ዛሬ ነው። እሺ ደንበኛችን እና የሉትና መልሰን እንደውልበታለን ሲስተካከል። እሺ ሌላ የምረዳውት ነገር አለ?
የለም አመሰግናለሁ።
ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙን ድምጽ በኋላ አስቀምጥ መልካም ቀን።